ጤና ይስጥልኝ ሁሉ ስፖርት በኩል ምን ልርዳዎት?
hello
ምን ሁሉ ልርዳዎት?
ስፖርት አዎ ሁሉ ስፖርት ነው። ቦነስ ነበርና
እሺ hello እሺ በሱ ሰማ በሱ መቁረጥ ብዬ እምቢ ብሎኝ እኮ ነው።
እሺ ከአንድ ነጥብ ሰባት በላይ odd እ ከሀምሳ ብር በላይ እና total odd ኡ ደግሞ ከሀያ በላይ መሆን አለበት።
አሀ፣ የሚጫወት መ- የሚቆርጥ መመደቢያው ጨዋታ ደግሞ ከሀምሳ አስር
አ፣ መመደቢያው ከሀምሳ ብር በላይ መሆን አዎ አለበት።
አዎ እሺ እሺ፣ ለዛ ነው። እሺ፣ አመሰግናለሁ።
እሺ